ጤና ይስጥልኝ ቤት ቤት ነው የምንለብሰው።
ሄሎ ሰላም ጤና ይስጥልኝ ቤት ቤት
እንትን ትኬት የተዘጋጀ
እሺ እሺ እሺ ንገረኝ።
ከሰርቆት ይቻላል። አዎ እሺ ንገረኝ። እሺ አስር ሀያ ስምንት ሀያ ስምንት
አስር ሀያ ስምንት አስራ ሶስት ሰባ ሁለት
እሺ አሁን አርሙልሃል። እሺ በ cashier የት ነው የቆረጥከው?
ምን አልሽኝ?
የቆረጥክበት ሄደህ ብርህን መቀበል ትችላለህ።
እና win አልወጣ win ነው
እሺ እሺ win ticket ነው። እሺ መልካም እሺ እሺ